የለብሽ ቤት
ነው እሺ ቤት አቤት
ዚያር ነኝ የቅድም ወርደር እስካሁን አልተፈታም እና
እያወራህ ነው አይደል?
ምን ላርግ እያወራን ነበረ ከስተመሯ ደግሞ ወያን ወይ ስልክ ያንሱልኝ ምናምን ነገር እያለች ነው የደወለች ነው ከስተመሯ እ ቢሮ እ ለምንድን ነው ስልክ ማያነሱልኝ እያለች ነው ልጠይቀው እሺ ቆይ ልጠይቀው ምን ምን አልካት ከስተመሯን
አይ ተቃይሮ ነው ትንሽ እየደወሉልኝ ነው ብያታለሁ
በቃ እሺ አንዴ ቆይ ይደውልልሃል ሳሚ እሺ ዚያድ
አዎ